ሄሎ ጤና ይስጥልን ቤት ቤት
password ነው password ረስቼ ነው ምን አልከኝ?
password ረስቼ ነው።
forget password የምትል አለች እሺ፣ እሷን እ?
forget password የሚል ያመጣልሃል።
እሺ ከዛ አዎ ልክ አሁን password ን አስገብተህ ስትሞክር forget password የሚል አለ ከታች፣ እሱ ላይ click አድርግ ንካው እሱ። ከዛ እሺ።
SMS message ይላክልሃል። one time password ይላክልሃል።
እሺ እሺ፣ አመሰግናለሁ።
message ይላክልሃል። እሺ እሺ፣ መልካም ቀን።
እሺ መልካም